ከስር በሞት ዛለች እሱ ያው ነበረ አምላኩ ነበር ሚስቱ በስንፍና ስር በሞት ዛለች እሱ ያው ነበረ እንደሚያውቅ ያይሃል ኢየሱስ ያይሃል ያይሃል በፍቅር ያይሃል በእውነት ያይሃል ከተረሳን ከእሱ ያይሻል ኢየሱስ ያይሻል ያይሻል በፍቅር ያይሻል አምላክሽ ያይሻል ከተነሳሽ ከእሱ መሲል ኢየሱስ ረስቶ አይደለም እሩሩ አባት እርሱ አይጨክንም እርሱ ይወዳል በባዶ መስራት አርፍዶ ከነሱ ቀድሞ መገኘት ግን እሱ ይወዳል በባዶ መስራት አርፍዶ ከነሱ ቀድሞ መገኘት ያይሃል ኢየሱስ ያይሃል ያይሃል በፍቅር ያይሃል በእውነት ያይሃል ከተነሳ ከእሱ ያይሻል ኢየሱስ ያይሻል ያይሻል አምላክሽ ያይሻል ከተነሳሽ ከእሱ ዘመመ ክራው ሁሉ በመስቀል በቤቱ ታግዘ እምነት ከቆየ ሳታስበው ድንገት ፈጥኖ ይደርስና ያሸነፈ ፈተና ያደርገዋል ሳታስበው ድንገት ፈጥኖ ይደርስና ያሸነፈ ፈተና ያደርገዋል ያይሃል ኢየሱስ ያይሃል ተበሳክተው ዝግ ባልከው መጠን የአምላክ ጸጋ ይወርዳል ላይ መከራረንኳ ሰው ይቀርና ወለል ብሎ ይወርዳል የአምላክ ጸጋ የመከራረንኳ ሰው ይቀርና